አሁን ደግሞ
ለእነሱ ወይላቸው ማለት ነው።
ፎቶ አልነበረ ያልኩት? ፎቶ እና ፎቶ ቤት ያስፈልጋል።
ሄሎ ሄሎ ሄሎ
የ- የእሷ ላይ እኔ ስልክ?
እንትኑን ድንክ ቶኖ ነው የደወሉት አቤት ድንክ ቶኖም ሰውን ደውሎልን ነበረ file save አደረኩት።
የአክሱም ነው።
አክሲዮን ነው አክሲዮን ነው okay፣ ስንት ስንት ነው እ፣ መነሻው?
መነሻው ከሰባ አምስት ሺህ ብር ጀምሮ የት አካባቢ ነው ያሉት
okay፣ ሰባት መቶ። ከዚህ በታች የለ ከዚህ በታች የለም የት አካባቢ ነው ያሉት
እ እ?
የት አካባቢ ነው ገቡላችሁ?
አይ ይሄ መረጃ ለመጠየቅ ብዬ ነው።
አይ ይከ- እኔ እኮ ያልሽ- መረጃውን ከምን ላይ ነበር ያገኙት እ፣ ምን አልሽኝ?
ከምን ላይ ነበር መረጃውን ያገኙት እሺ፣ እሺ፣ ስለዚህ